የምለው ሰላም ጤና ይስጥልኝ። ቤስት ቤት
ቤስት ቤት ሰላም ነው። ቤት ነሽ? ሰላም ነው።
ይመስገን።
አለን አለን። ተከተለኝ ከወላይታ ሶዶ።
እሺ ተከተል እንዴት አለሽ? ሰላም ነው። ስራ አሪፍ ነው ይመስገን። ቆንጆ ሁሉ ሰላም እ ይመስገን። ሁሉ ሰላም። እንዴት ነህ?
አለው ደህና ነኝ። እንትን ነበረ መብራት ይኸው ሲመጣ ልጅቷ እሺ እንትን እ፣ ዘጋባት እ፣ username እ፣ password ምናምኑ የቄራው የለም እ፣ ዩ ሙሉ ለሙሉ ዘግቶባታል።
እሺ ኮምፒውተሩ ላይ አብዳርጎ ይሁን ኮምፒውተሩ የለም ምንም አሉ። እሱ ደስ እንድትልኪልኝ ነበረ ችግር የለውም እልክልሃለሁ። እ፣ ዲያር ነው አይደለ? ተከተል አ ተከተል የት ነበር?
የቄራውን ነው ኤጀንት የቄራ የቄራ የመርካቶ ሳይሆን የቄራ የመርካቶ ባለው እንትን ብዬ ነበር ኤጀንት ነህ?
እያስተካከልኩ የት ነው ነው?
ገና።
የት አዎ ነው?
ኤጀንት ነኝ። ወላይታ እኮ የት ሶዶ ነው? ወላይታ አይደል?
ወላይታ ሶዶ። አዎ።
እሺ አ፣ ቴሌግራም ላይ ሀይ በለኝና ቴሌግራም ላይ ልላክልህ።
የትኛው ስልክ ነው?
በቴሌግራማችን የለህም?
እም፣ አለ አለ አለ ብዙ ኦፊስ የሚለው ነው የስት ኦፊስ ይላል።
ዜሮ ሶስት ቤቱ የሶስት ቤት ነው መጨረሻው ስንት ነው?
አርባ ሰባት ሰላሳ ሰባት አርባ ሰባት
እሺ፣ ሃርድዌር አይዲውንም አንድ ላይ እንትን ይልኛል።
ችግር የለም። የቄራውን ነው አደለ?
የቄራውን ነው። አዎ።
እሺ ችግር የለም እልክልሃለሁ።